ሄሎ
አሎ፣ አቤት። ሰላም ጤና ይስጥልኝ ቤት ቤት ሰላም ነኝ። መልሰን እንደውለላህን በላችሁ ምን ወጣ በዛው በቴሌግራም ሪሲት ምናምን ላካል ላብላችሁ ስልክም ጊዜ ደግሞ ማልሳሳሽ ነው።
እሺ ምንድን ነበር አባ?
ዲስፖስ ብሩን እንትን የያዘብኝ ነዋ እንትን ከስብር ላይ ወደ ዲስፖስ ሳለፍ ጊዜ ብሩም ደግሞ ዲስፖሱ ላይ አልወጣም።
እሺ
አልተመለሰም። በዛው ሶስት ሺህ ሶስቱ አጥይሃ
እንትን እሺ ልካሃል ዲፖዚት ቴክስት አባ?
አዎ እሺ አልካለሁ።
ማን ነበር የቴሌ ብር የቴሌግራም ስም እ ማመዳ ሼታ
መሐመድ ሼካ አማን ሼ- አዎ መሐመድ ማመዳ አመን አማን ሼካ ያክሽ አዎ ቁጥሬም ደግሞ ልካለሁ። ያ- ካልተኝ ጋር ነው የሚመጣው የቤት ቤት ነው።
እሺ ሄሎ
አቤት እሺ check ያደረገችልን ነው። እሺ አባ ለ- አሳውቀሽለታል reach አሳውቀሽለታል። እሺ አሳውቀንልሃል አባ። እሺ እና ትንሽ ቆይተ ትንሽ ቆይተን እንደውልልሃለን እኛ እዛው እ፣ ቻፓ ነው
አምሳ ነው።
ቻፓ ላይ ስለሆነ አዎ ለቻፓ ስላሳወቅንልህ እነሱ እስኪመልስልን ድረስ እ፣ እባክህን ታገስ።
ራሽ እንዳይቀር ይጠብቅልሽ።
እሺ እሺ ችግር የለውም እ፣ እናሳውቃቸዋለን።